Oye.
hello አቤት
ጤና ይስጥልኝ አለ ከጠብታ አዎ ነው።
አምቡላንስ ፈልጌ ነበር።
አምቡላንስ አለ አለ። እሺ የት ነበር የኔ ጌታ?
ራስ ደስታ ከራስ ደስታ ወዴት ነው የሄድኩት?
እ፣ እንትን
እ እ ድምፆት ይቆራረጣል።
ወደ ውዳሴ ውዳሴ ውዳሴ ከራስ ደስታ ውዳሴ አሁን የምትነጋችሁት አይደለም ለዘጠኝ እ ለዘጠኝ ሰዓት ለዘጠኝ ሰዓት እሺ። ስለዚህ ሰዓቱ ሲደርስ እ ሰዓቱ ሲደርስ ይደውሉልናል። ክፍያውን ልንገሮት።
እሺ ክፍያችሁ ሶስት ሺ ዘጠኝ መቶ ሀምሳ ብር ነው።
እሺ ስለዚህ ሰዓቱ ሲደርስ ደውሉልን። ዘርብ መያዝ ስለማንችል
ሰዓቱ ልክ
እ ሰዓቱ ሲደርስ ልክ ልክ ሰዓቱ ሲደርስ ደውል አዎ አዎ በፍጥነት ይደርስልኛል።
አዎ ሲልክ ሲደርስ ደውሉልን።
እሺ እሺ